ጤና ይስጥልኝ። ስፖርት ነው ባኮ የምንረዳው።
ትናንት እንትን ብዬ ነበረ ቴሌብር ወደ ፑል ስፖርት ልኬ
እሺ
እንትን አልልኝም አልገባልኝም።
ከቴሌብር የተላከሎትን message በቴሌግራም ይላኩልን።
አሀ፣ ወደ እናንተ ሄዷል ብለውኛል። አህ፣ የእናንተም እኮ መድረሱን እኮ እንትን ብሎልኛል።
ከቴሌብር የተላከሎትን message ይላኩልን። ከቴሌብር የሆነ ነገር ሲልኩ message ይልክሎታል አይደል?
አዎ፣ አዎ፣ እሱ እሱ ልላክ።
message ይላኩ በቴሌግራም እሺ፣ እሺ፣ ቁጥር የያዙኛ እኔ ቴሌግራም
እም፣ እሺ፣
ዜሮ ዘጠኝ እሺ፣ ሰባት ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ text ነው የማደርገው እንትኑን ወደ ቴሌግራም ነው የሚልኩት።
ቴሌግራም አዎ ቴሌግራም ላይ ይላኩልን። አሁን የሰጠሁት የቴሌግራማችን ቁጥር ነው። ወደዛ ይላኩት።
እሺ፣ እሺ።